ሄሎ
ሄሎ፣ አቤት፣ ጤና ይስጥልኝ።
ጤና ይስጥልን።
ወደ ፍሊንትስቶን Homes ደውለው ነበር።
እውነት ነው፣ እውነት ነው። ሰላም ነው?
ይመስገን። እንዴት ኖት?
አለን አለን። እ እንትን መረጃ ለመጠየቅ ነበረ።
እሺ፣ ይቻላል።
እኛ ቦ- ቦታ አለን አዎ፣ እ እና ያንን ቦታ እናንተ ገዝታ እ በግ- ለመሸጥ ፈልገናል እና የመግዛት አል- ነገር አላችሁ ወይ?
እም፣ እሺ። ይሄ call center ስለሆነ እ፣ የሚመለከተውን ቁጥር ልስጦትና እ፣ እ፣ እነሱን ሰኞ ይደውሉላቸዋል።
እሺ ስልኩን ትልኪልኝ ታዲያ።
እ፣ text አያደርግም ይሄ system ስለሆነ okay አ- አ፣ ሲስተም። እሺ እሱ ካለው ትንገሩት።
እሺ ሞባይል ይዘሽ ሞባይል ይዘሽ እሺ ዜሮ አንድ አንድ
ዜሮ አንድ አንድ ይኸሽ አራት
ዜሮ አንድ አንድ በአንድ ነው ያለው አንድ አራት እ፣ ስልሳ ስድስት
ስድስት ዘጠና ስድስት ሰማንያ አንድ ዘጠና ሰማንያ አንድ ዜሮ አንድ አራት ስልሳ ስድስት ዘጠና ስድስት ሰማንያ አንድ አዎ አዎ ሰኞ ነው የምደውላቸው።
አዎ ነገ ይደውሉላቸው ዛሬ ስለማይገቡ መልካም እሺ፣ አመሰግናለሁ።